ማነው ሰውዬው ስሙ? ሄሎ
ሄሎ ሄሎ ሄሎ
ሄሎ፣ አይሰማም?
ወይ ይሰማል አባቴ
ሰላም ነው?
አለሁልህ። እንዴት ነህ?
አማን፣ እግዚአብሔር ይመስገን።
ይኸውልህ withdraw በቀን ውስጥ ማድረግ የምትችለው ሀምሳ ሺህ ብቻ ነው okay እና ከሀምሳ ሺህ ብር በላይ ሲሆን limit ይል- ይዘጋብሃል።
okay ከዛ በላይ ከሆነ withdraw ማድረግ የምትፈልገው አ፣ ግዴታ account upgrade መደረግ አለበት።
አዬ እ፣ ግን እኔ ሰላሳ ሺህ ብቻ ነው ያወጣሁት።
አሁን ቅድም እና- account ህን ግን እያየው ቆይ አንዴ ንገረኝማ፣ ቁጥርን በዚህ በደወልክበት ነው ቤስት ቤት ቁጥርን አዎ በደወልኩበት ነው።
እሺ አንዴ ቆይ። አሁን ሀምሳ ሺህ ብር እንደወጣ አሳይቶኝ ነበረ።
እኮ ሰላሳ ሺህ ነው ያወጣሁት። እኔ ግን
ቆይ ዛሬ ከመጨረሻ ያወጣሁት ሀያ ሁለት ቀን ነው።
no ዛሬ ዛሬ ዛሬ አላወጣህም?
ዛሬ ሰላሳ ሺህ ነው ያወጣሁት።
ቆይ እስኪ ይህ እሺ እስኪ እሺ።
ወይ screenshot አድርጌ ልላክልሽ።
ቆይ አይ እኔ ጋር ያለውን እ፣ ልንገርህ አየ
okay deposit ነው ያደረግከው ሀምሳ ሺህ
አዎ deposit ነው ያደረኩት እንጂ okay፣
እ፣ እሺ አንዴ ሰላሳ ሺህ ነው withdraw ያደረግከው። በሳንቲም ነው በምንድን ነው የሞከርከው? ምን ይልሃል? አሁን ሌላ ሀያ ሺህ withdraw ለማድረግ ስትሞክር ምን ይልሃል?
invalid amount ይላል።
invalid amount ይልሃል?
አዎ
okay እሺ። በዚህ ሳምንት ውስጥ መቶ ሺህ የሚሆን አውጥተሃል እንዴ?
አዎ፣ ከዛ ከ- በዚህ ሳምንት አውጥቻለሁ መሰለኝ።
አውጥተሃል? አዎ።
አዎ በቃ በአንድ ሳምንት ውስጥ መቶ ሺህ በአንድ ቀን ውስጥ ደግሞ ሀምሳ ሺህ ነው withdraw ማድረግ የሚቻለው እና ለዛ ነው ግዴታ አ፣ ከዛ በላይ withdraw ማድረግ እፈልጋለሁ የምትል ከሆነ ፈቃደኝነት ተጠይቆ ግዴታ upgrade ይደረግልሃል account ክ ማለት ነው ይደረግልን አዎ ይደረግልኝ። ብር እኛ ቤት ማድረግ ለማድረግ- አንችልም ማናጀራችን ነው ማድረግ የሚችለው ስለዚህ ነገ ጠዋት ገብቶ እስኪያደርግልህ ድረስ ታገሰው እሺ አባ
እሺ አይ እንደዛ ከሆነ አመሰግናለሁ።
በቃ እሺ አባትዬ ችግር የለውም እሺ አርግልኝና እ፣ ጠዋት ጠብቃለሁ።
በቃ እሺ ነገ ጠዋት ከስራ በስራ ሰዓት ላይ ያደርግልሃል እሺ ነግረውና አሁን አየ ስለወጣ ነው አየ አየ thank you እሺ አባትዬ ሰላም እደር እሺ አመሰግናለሁ ቤቴ